hello ጤና ይስጥልን ቤተሰብ የስራሄል ነኝ ከወለዳ
በስ ቤት ወደ account ላይ transfer ትናንትና ማታ እሺ አራተኛ ጊዜ ነው እየደወልኩ ነው አሁን እስካሁን ብር አልገባም። ደስ sister ይሄ ስልክ ላይ
እሺ አንዴ እሺ transaction ስለበዛ ነው እየቆየባቸው ያለው ትንሽ ታገሱ አንድ ሺህ አምስት መቶ ነው የላክለ ወደ ባንክ ላይ እሺ
አሁን ያለ አራተኛ ጊዜ ነው አሁን እየደወልኩ ነው እስከ ዛሬ ድረስ የትናንት ነው ትናንትና ማታ እሺ አንዴ እሺ አንድ ሺህ አምስት መቶ አሁን እስካሁን process ላይ ነው።
አዎ transaction ስለበዛ ነው እየቆየባቸው ያለው ትንሽ ታገሱን ይገባል የሁላችሁም እ ሁሌ እንደዛ ነው በዚህ ቤት ላይ ወደ ባንክ ወደ ባንክ ላይ ብዙ transaction ስለሚኖር ነው ለዛ ነው እኮ ምንድን ነው አሁን እኔ ወደ በዚህ ቤት ላይ መለሰው እሺ sister እንደዛ ይሻላል ከኛ account ከወጣ መመለስ አልችልም ግን approval status ላይ ከሆነ check ላድርገውና መልስልሃለሁ ችግር የለውም እሺ አሁን check አድርግልኝ sister እሺ እሺ ኦማር አብዱላሂ ነህ አይደለ?
አሁን ረቢላብ ነው አዎ አዎ፣ አሁንም process ላይ ነው ያለው። እስከ ማታ ይገባልሃል፣ ጠብቅ።
እስከ ማታ ደግሞ sister ምን ያደርጋል sister ላይ አዎ ማለት ብዙ transaction ስላለ ከኛ system already ወጥቷል። ቻፓዎች ጋር ነው ያለው እና እየላክንላቸው ነው፣ እያስገባን ነው። ትንሽ ይጠብቁን የሚል ምላሽ ነው እየሰጡን ያሉት። ለዛ ነው እኔ እኔ እኔ በስበት ላይ account ላይ አልመለስኩም እንዴ? አይችልም
ወጥቷል። አንዴ ከ system ስለወጣ እኔ መመለስ አልችልም። ቻፓዎች ናቸው መመለስም ካለባቸው መመለስ የሚችሉት። ከኛ ሲስተም ስለወጣ ነው። ይቅርታ። እሺ ኦማር እሺ።